ሌላው ሄሎ ሄሎ ጤና ይስጥልኝ። ምን ልርዳው?
ደህና ነህ? እንዴት ነሽ? አቤት ኢትዮ ቴሌም ሰከንድ ዲባ ማሪፍ ኒገር ጋር
አቤት ሰላም ነህ?
ሰላም ነው።
ሰላም ነህ?
ሄሎ
አቤት እባክህ ምን ልርዳው?
አዎ
ሄሎ ሄሎ